ጤና ይስጥልን ቤት ቤት ራሄል ነኝ ከማስተዳደር ቅድም አስመዝግቤ ነበረ። processing ብሎ ቆይቷል።
ምንድን ነው deposit ነው የትኛው ነው?
አዎ በዚህ ስልክ አንድ ሰላሳ ሺህ ብር አንድ አስር ሺህ ብር አስመዝግቤ ነበረ።
እሺ አንዴ check ላድርግልህ።
አዎ እ መቼ ነበር withdraw ያደረከው?
withdraw ያደረኩት ማታ ነው።
ትናንት ማታ
አዎ ቃል ኪዳን ነሻ አይ አይደለሁም ራሄል ነኝ።
ራኤል ነች ዛሬ አዎ እሺ
ነገርሳ ኢየሱስ ነህ አይደለ?
አዎ አዎ አዎ እሺ አሁን ገብቶልሃል። check አድርገው።
እሺ በእናንተ እርዳታ ነው እኮ ያልነው ያለ ነው ራኤል እናመሰግናለን ምንም አይደል። እሺ መልካም ቀን ይሁንልህ።
እሺ መልካም ቀን